ጤና ይስጥልኝ። ጠብታ አምቡላንስ አብሮ ይስጥልን። ሰላም ነው?
እግዚአብሔር ይመስገን።
አንድ እንትን fracture ያለ ታካሚ ምን ላይ ያለ?
fracture አለ fracture አለ hip ላይ እሺ፣
ወደ በቃ እስከ አም- አራት ሶስት አመት እዚህ አዲስ አበባ ቆይቶ ወደ ጅግጅጋ እንዲያደርሱ እንፈልጋለን እና ምን ያህል ያስከፍላል?
በጅጅጋ ከተማ ውስጥ ይሄ ውጭ አለ ውጭ አለ።
ውጫሌ አዎ በኪሎ ሜትር አዎ ሀምሳ ብር ደርሶ መመለሳችንን ጨምሮ።
አምሳ ብር
አ
ደርሶ መለስ ተ- ተ- ይባ- ተባዝቶ ማለት ነው።
ተባስቶ ላባዛላችሁ። ቆይ ሄሎ አውለ እየሰማ ነው።
ሰባ ሺህ ሰባ ሺህ አ አስተያየት ይኖሩታል?
ምን ይኖረዋል?
አስተያየት ይኖሩታል?
አይ አስተያየት የለውም። fixed ነው ዋጋችን።
okay፣ እሺ እሺ